ሄሎ አቤት አቤት።
ተመስገን መልሼ ደወልኩሎት።
እሺ እሺ እሺ እና እቺ የፔመንት ሜተድ ፔመንት ቦታ ላይ ስትመጣ እም።
ፔመንት ቦታ ላይ ስትመጣ አዎ ኔትወርክ እያስቸገረ ስለነበረ የትኛውን እንደሆነ ክላስ ለቀም አዎ፣ እሷን በቃ መጨረሻ እንትን ጋር ያመጣችው እንደምን አዎ፣ በቃ እሷ ነች። ሌ- ማስተካከል ለዛ ይችላል?
ተጠንቀቅ የሚሉት አይ በቃ ይሄኛው እንትን የሚሆነው ኦልሬዲ አሁን ግሩፑ ፌል ያርግና እም።
ሪፈንድ ይደረግሎታል። እርሶ ግን አዲስ ይክፈቱ።
አዲስ ልክፈት ይሄን አዎ።
የምትከፈል ወደ እንትን ወደ ቴሌ ይሄን- account አዎ፣ ወደ ምንድን ነው የሚፈልጉት refund እንዲደረግሎት ወደ ወደ ቴሌ ወደ ቴሌ ብር።
ወደ ቴሌብር ከሆነ account ኡ ላይ የሚስተካከለው ነገር አስተካክለውታል፣ አዎ አዎ ችግር የለም።
ወደ ባንክ አድርገውታል።
አይ ወደ ቴሌ ብር መግባት አይችልም።
አዎ እኮ እሷ የምት- የምትስተካከልበታለች። አንዴ እሷንም ጋር ያላሩትና ከተመቹት፣ እሺ እሺ እሺ application ኑን መጠቀም ይችላል ወይስ ነገሩትና በኋላ ያስተካክሉታል?
እ፣ በኋላ አስተካክል አሁን እያወራሁበት ስለሆነ እንትን ይላል።
okay እሺ። አዎ፣ ከታች p- profile ወይ account የምትላለች option ከታች መጨረሻ ላይ አዎ፣ ከዛ እሷን- እሷን ሲነኳት ስልክ ቁጥርና ስም- ስሞት ጋር የእስክሪብቶ ምልክት አለች፣ የ edit ምልክት ማለት ነው።
አዎ፣ አዎ፣ ከዛ እሷን ይነኳታል። ከዛ default refund account wallet እና ባንክ የሚለው ምር- ምርጫ አለ።
አዎ፣ ባንክ የሚለውን option ይንኩትና add new account ብሎ ቴሌብር የሚል option አለ። ነክተው submit ይበሉት። ከዛ ወደ ቴሌብር እ፣ refund ይደረግሉታል።
እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ፣ መልካም ቀን። እሺ፣ ቻው።
ኢንሻአላህ